አቤት።
ሄሎ ሳሚ።
ሄሎ ሄሎ
አቤት።
ሄሎ ሳሚ ነህ አይደለ?
ነኝ።
እ?
አዎ።
ሄሎ
ሄሎ አይሰማም?
አሁን ይሰማኛል። በቃ order ኡን ማለት ነው ለ team leader ህ አቀብለው። እሺ ለ team leader ህ ስጠው።
እሺ ልደውልለት። ካላ ግን በቃ cancel አድርጉት እጥለዋለሁ።
ምን አልከኝ?
ካላነስ እዚህ ካልሆነ ስቲም ሊደሪ አይ አሳውቀኝ ደውለህ ምን እንደሚሉኝ ደግሞ እኔ እጠይቅልሃለሁ። እሺ ኧረ በስመ አብ የአስራ አንድ ሰዓት ወርደር ታቀምጥ። እሺ አውቃለሁ። ምን ላድርግ? እንደዚህ ተፈጥሮ አያውቅም። ይቅርታ እሺ አባ። ያለውን ነገር አሳውቀኝ።